ሄሎ ሶሪ አስቸገርኳችሁና እንትን አሁን የደወልኩልኝ ነኝ ያሬ ጭሮ እንትን ፕሪንተሩንም እንዲያገናኝልኝ ሳልነግረው ነው ያለፉት።
ተስፍሽ በስሽ አውቶክ ነበር ያሬድ።
አሁን አውርቶኝ ነበር። አሁን አሁን እሺ ምን ልበል?
ፕሪንተሩን ፕሪንተሩን እንዲያና- እንዲያ- እንዲያገናኝልኝ ነው።
ፕሪንተሩን እንድታገናኝልኝ ነው። እሺ ችግር የለውም ብለዋል።
እሺ እም፣ ሌላ ወይዬ ነገ ገዛኝ ያስተካክልልሃል።
እሺ እሺ፣ ችግር የለም። እሺ እሺ፣ እሺ እናመሰግናለን።
እኔም አመሰግናለሁ።